hello
hello ዋሽንግተን የህክምና ማዕከል ምን ልርዳዎት?
የትኛው ነው? የቡዝ ያለ ቡልቡል ያለውን
ስልክ ልስጦት የብልቡላውን እሺ ችግር የለም። ህፃን ነበር የስ- የ- የስድስት ዓመት አሞብኝ እና ሳት የትኛው branch ነው መምጣት ያለብኝ?
ሩዋንዳ አ፣ ቦ- ቡልቡላ ቡልቡላ አይነት ቡልቡላ ይባላል።
ጋር ያክሙልኝ።
አዎ ስልክ ቁጥር ልስጦት ይሄ የሳ- እንትን ነው የእነሱ በጣም እያሳለብኝ ነው። ኤክስሬይ ምናምን አላቸው።
አላቸው ሳምባ ሳምባውን አልትራሳውንድ እንዲሉ እኮ ዶክተርም ስላለ እዛ ማ- መገልገል ይችላሉ።
እሺ። ስለዚህ ዛሬ እስከ ስንት ሰዓት ይሰራሉ የህፃናት?
ስልክ ቁጥር ልስጦት ያልኩት ለዛ ነው። የሚፈልጉትን information ከእነሱ ጋር ይገፍ ያገኛሉ ብዬ ነው።
እሺ የኔ እናት ንገሪኝ።
ዜሮ ዘጠኝ ሰማንያ ስምንት እም፣ ዘጠና ስምንት እም።
ሰማንያ ስድስት ሰማንያ ስድስት እሺ thank you። ይሰራል አይደል?
አዎ ይሰራል።
እሺ፣ እሺ። መልካም ቀን።
አሜን እርሶ